hello ወይ እንዴት ዋላችሁ?
እግዚአብሔር ይመስገን። እንዴት ነሽ?
ደህና ናችሁ ወይ?
ደህና ደህና አላችሁ ቤተኛችሁ?
አዎ
የተኛ ድምፅ ነው የሚመስለው ብዬ እ- አዎ።
ገሉ ፏፏ- አለች ፏፏ- እንዴ የምልሽ
እ?
ከገሉ ጋር እም፣ ግንኙነት አለኝ ገሉ አለች አለች አዎ።
እ፣ እዛ ሱቅ እኮ ሄዳ Liptomil ጠፍቶ የሆነ ወተት ገዛውላት ትላንትና እ፣ አሁን ያ- የእሱ አይነት ወተትም ሌላ ምንም አይነት ሁለት ቁጥር የለም እየተባለልሽ ነው እና እ፣ እንትን እንግዛ እንዴ ብዬ እኮ ነው Liptomil ሁለት ካለው check ታርግልኝ ካለው ትናንት ባለፈው የገዛችሁበት አ እ፣ እንትን ገብቶ ጠይቅና ትንገርሽ።
አ አዎ ባለፈው የገዛችሁት
አዎ እነዛ መደዳ ሱቆቹ
ባለፈው ሌላ ነው የገዛችሁት ራሱን ነው?
ባለፈውማ የኪሩቤልን ነው አዎ
አሁን የናኑን ነው። የናኑን ገዝተነዋል። አንድ ቁጥር ነው ግን ያኔ አዎ፣ አሁን ሁለት ሁለት ቁጥር ነው።
ቁጥር ነው። አ።
በቃ እስኪ ጠይቅና ትነግርሻለች።
በምን አለክ ሌላ ካ- ካለ ፍራ- ፍራንስም ካለ እ፣ ስንት ነው ያኛውም ስንት ነው ትበልልኝ።
እሺ፣ ከዛ ካገኘች ካልሆነ ሊፕቶሚል ካለ እሱን ካልሆነ ፍራንሱንም ቢሆን ገዝቼ ሊያዝ
እየጠፋ ነው አሉ።
አይ የለም፣ እኛ ሰፈር አዲሱ ገበያ እነ- እ- እንትናም ደሱም ማተው የላማች ጀምቋታለ እሱ ሰፈር ስለሚያገኝ ነው። እኔ ከሄድ እሱንም ለማስጀመር ገና ጉዴ ነው። የለም አሁን የሆነ የማይታወቅ brand ነው ትላንት ራሱ የገዛውላት እም፣ እና በቃ እስኪ እዚህ ጋር በ- ትጠይቅና ወይም ባለፈው የገዛንበትም ሄደን እንጠይቃለን።
በቃ እሺ፣ check ታድርግልኝ። እሺ እናቴ።
እሺ።
እቴት ደህና ነች?